ኧረ እኔ በኢየሱስ ስም
ወየ ሰላም ነሽ?
እ መሲዬ በረታሽ? እንዴት ነሽ? ደህና ነኝ። እንደውልልሽም በረታሽ ብለን። እሺ እ ወየ እስካሁን ሰው አለ፣ እስካሁን ሰው አለ።
እሺ ወጥሪ መጣል እ?
ወጥሪ እሺ እኔ የምልሽ እ እ እንትኑን ምን ብዬ ልጻፍ?
ምኑን
ማመልከቻው ደንብ ልብስ የአመቱ ደንብ ልብስ እንዲፈቀድልን እን- እንዲፈቀድና እንዲሰጠኝ።
እንዲሰጠን እሺ ከዛ ልላከው አንቺ ጋር ነው ትመጫለሽ?
እመጣለሁ ደውዪልኝ እሺ